hello ሰላም ጤና ይስጥልኝ ድር ገበያ
ጤና ይስጥልኝ።
አቤት ስለ ድር ገበያ አንዳንድ ነገር ለማወቅ ነበር።
እሺ ምን ነበር
ስራ ለመጀመር የሚያስፈልገው ነገር ምንድን ነው?
አዲስ አበባ ነው ክፍለ ሀገር ነው ያለሽው ክፍለ ሀገር ክፍለ ሀገር ነው ያለሽው የት ነው ያለሽው አድራሻ ክፍለ ሀገር አዎ፣ የት ክፍለ ሀገር ሸዋ ሮቢት።
ሸዋሮቢት አዎ okay እ so የትኛውን ማስታወቂያውን አይተሽ ነው በሰላሳ ወይም ደግሞ በሀምሳ ሺህ ብር መነሻ ነጋዴ ሁኑ የሚሉት ነው አይተሽ ነው ወይስ ደግሞ እቃ ተልኮልሽ እ እዛ መነገድ ፈልገሽ ነው አይ ማስታወቂያውን አይቼ ነው።
so የሀምሳ ሺህ ብሩን ማስታወቂያ
አዎ የ- የ merchant
እሺ እሱን ነው ወይ የፈለግሽው?
አዎ ዋው ሀምሳ ሺህ እና ሰላሳ ሺህ የሚል አለ አይደል?
አዎ ሀ- ይህ ሀምሳ ሺህ ኦኬ እሺ ስልክሽን አስተላልፋለሁ የሚመለከተው ክፍል ደውሎ ያወሩሻል እሺ እሺ